ጤና ጤና ይስጥልን።
ይስጥልን አሁን የደወልኩልሽ ነሽ። ቴሌግራም ግሩፓችሁ መጻፍ አይችል አይቻልም እያለኝ ነው።
እኮ መጀመሪያ እኮ ደውዬ ነበር።
ሳንነግርሽ ነው የዘጋሽው።
እሺ ጻፊልኝ። እኔ እንደዚህ ተጠይቄ አላውቅም እስካሁን፣ ለዛ ነው።
እኛ በዲቴል ነው የምንጠይቀው።
እሺ ንገሪኝ። እሺ።
እሺ አንድ ጊዜ ጠብቂ። ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ
ሰላሳ ዘጠኝ እሺ
ሀምሳ ሁለት ሀምሳ ሁለት ሀምሳ ሁለት
እሺ። ቶሎ እናንተ እንደላኩ ልጠይቅሽ።
እኔ አያዋለሁ እጠይቅልሻለሁ።